ቢያንስ ቢያንስ በዛ ወረዳ ላይ ምን እንደተሰራ ምን እንደተፈጠረ አውቃለሁ። ሲጀምር እናንተ ጋር የሚመጣውን ነገር ሄሎ እናንተ ጋር እንደማይመጡ ታውቃለህ።
ሄሎ ሄሎ መሸወድ ወይ ያ
ሄሎ አቤት ድሪባ አይሰማም?
ማድረግ ማይችልም እ- እኔ ጋር ይሰማል ይሰማል አይሰማም?
ይሰማኛል እኔ ጋር ያው ውይ የለም ትገም ሄሎ አቤት አቤት ሄሎ ሄሎ ስልኪ ቢሮ ሄሎ።
ጢም